hello
አቤት ሰላም ጤና ይስጥልኝ። ቴሌቪዥን
ሀያ ስድስት ሺ ሰባት መቶ ሀምሳ ነጥብ አለኝ። ምን ምን አደርጋለሁ? ቆይ ነጥቡን
ምን አለ?
ሀያ ስ- ሀያ- ሀያ- ሀያ ስድስት ሺ ሰባት መቶ ሀምሳ ነጥብ አለኝ።
ይሄ ቴሌቪዥን game ነው። game ኦችን ሲጫወቱ ሽልማቶች አላቸው።
አዎ እኮ አይዘረዘርም።
game ኦችን መጫወት ነው
ሁሉንም እኮ እንትን ብያለሁ እኮ።
እ
እንዴት ነው? ቆይ እሺ ማ- ማልቀው እንዴት ነው?
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ እድሎትን መሞከር
አ- እሱ አይደለም
እ የመቶ ሰከንድ
መቶ ሰከንድ ሌላ ነው ቁጥራቸው ይቀርታል።
መቶ ሰከንድ። እሺ ቁጥሩ ያውቃሉ? እሺ ውይ አላውቀውም፣ ይቅርታ በጣም
እሺ፣ አመሰግናለሁ።
ችግር የለም።
እሺ